ጤና ይስጥልኝ ምርት ቤት እግዚአብሔር ይስጥልን። አካውንቴ password ኡ
እህ አካውንቴ password ጠፋብኝ ታውቃለህ?
password ጠፍቶብህ ነው?
አዎ አዲስ አካውንት አይደለም አይደለ?
አዲስ አለ እሺ forget password ብለኸዋል እንዴ?
ይኸው ነበረ ግን የሆነ ሰውዬ ነበረ እንትን የሰረቀብኝ ታውቃለች። ብር ነበረውና እ ጓደኛዬ ነው ታውቃለሽ። እና አሁን እንዴት እንዳደረጉኝ እኔ እንጃ። forget ስልም ሲልኩልኝ ስለማይገባኝ ይኸውልህ እንዲህ አድርገው አንዴ refresh ደጋግመህ ሞክረኸዋል እንዴ?
እ እ ደጋግመህ ሞክረኸዋል?
በጣም በጣም ደጋግሜ forget አድርጌ ብዙ ጊዜ ልኩልኛል ራሱ።
okay ምን ታደርጋለህ መሰለህ ስልኩ አንተ ጋር ነው ያለው አይደለ?
አዎ አዎ ይሄ ነው በስልክ ስልክ አዎ እንደዛ ከሆነ ፎ- አንዴ refresh አድርገውና አንድ ጊዜ ብቻ forget ብለህ እስኪልክልህ ጠቅ- ጠብቀው። ደጋግመህ ከሞከርከው አይልክልህም ወይም የላከውን የላከልህን ስታስገባ ላይሰራልህ ይችላል።
እ እና refresh አድርግና አንድ ጊዜ ብቻ forget ብለህ እስኪልክልህ ጠብቀው እና መጨረሻ ላይ የላከልህን ኮድ አስገብተህ መግባት ትችላለህ።
እሺ እሺ ሞክረውና እምቢ ካለ መልሰህ ደውልልን። እሺ